አቤት አለን ቦታ ለመያዝ ነበረ ለአዲስ ቻለ ኮሚዲ እሺ ይቻላል።
ምንድን ነው ማረ
ኦንላይን መመዝገብ ትችላለህ።
እሺ
ከዛ ያስገባህበትን amount ደግሞ screenshot አድርገህ እዛው attach ማድረግ ትችላለህ።
በንግድ ባንክ ነው የሚከፈለው ንግድ ባንክ ላይ ነው። አዎ እሺ ቲኬቱ ምን direct መሄድ አይቻልም ምናምን ይቅርታ፣ የዕለት ዕለት ይቻላል። የዕለት ዕለት ትኬቱ- ይቻላል።
እሺ የዕለት ዕለትም ይችላሉ። አሁንም ሄደው መግዛት ይችላሉ።
ኢንተርኮንቲኔንታል መነው ያለው ቲኬት አዎ አለው።
እሺ አመሰግናለሁ እሺ አመሰግናለሁ። መልካም ጊዜ